Hello።
ጤና ይስጥልኝ።
አቤት አቶ ያሬድ አቤት።
አ- አሪፍ ፔ ደውሎ አስመዝግበው ነበረ።
አዎ
ደንበኛችን እርግጠኛ ኖት በእኛ በኩል transaction ኑን ልናገኘው አልቻለም።
ለነኩትን አላየም።
አዎ ደንበኛችን እሱን ሳይሆን system ላይ check ስናደርገው እርግጠኛ ኖት በዚህ ስልክ ነበር የተጠቀሙት።
አዎ
እሺ አሪፍ ስፖርት የሚለውንስ
ነው።
እሱንስ እርግጠኛ ኖት?
አዎ አሪፍ ስፖርት ነው የሚለው።
አዎ አሪፍ ስፖርት።
አሪፍ ስፖርት አዎ ነው። አሪፍ ፔ
አሪፍ አሪፍ ስፖርት። አሪፍ እሺ፣ አሪፍ ደንበኛችን ስፖርት በእኛ ነው።
በኩል ፈልገን ስላጣነው ነው። ምናልባት ሌላ screenshot ይኖሮታል።
አረ ይኸው ነው።
እስኪ ድጋሚ check አድርገው እ፣ መልሰው ይደውሉልን።
ምን account ላይ ነው?
አ account ኡ ላይ check ያድርጉትና
እም፣ መልሰው ይደውሉልን።
Okay የተቀየረ ነገር አለ የተደረገ ነገር እንጂ እስካሁን እዛው እዛው እያየሁት ነበር።
እስኪ check አድርጉት። በእኛ በኩል ፈልገንለው system ላይ ስላጣነው ነው።
እሺ እሺ ደንበኛችን እሺ።